ጤና ይስጥልኝ ደብሊውኤፍፒ ነኝ። እኔ በኩል የትኩስ መረጃ ልስጠው።
ማለት በሰማንያ ስምንት አርባ የሚል በአባይ ቲቪ promotion ኑ ሰምቼ ነበር። የውጭ process ምናምን የሚል ነገር አዎ፣ ደንበኛችን
ማለት በስራ ነው በምንድን ነው ምክንያት ለመሄድ ፈልጌ ነበርና እናንተ ጋር ምንድን ነው ያለው መስፈርት ማለት ነው?
እሺ እኛውን information ነው የምንሰጠው። የጉዞ መረጃ፣ የማመልከቻ ቦታዎች፣ የሚያስፈልጉትን document ውጭ ሀገር ስትሄዱ የትኬት ዋጋ፣ የኤምባሲ ቦታ እና የተለያዩ ነገር information እንሰጣለን እንጂ ከዛ ውጭ እናንተ አዘጋጅታችሁ የመስደድ ምናምንትን የለውም።
አንልክም፣ ግን ሙሉ information እንሰጣለን። ወይ ደግሞ እናንተ apply ስታደርጉ ከእናንተ ጋር apply ማድረግ እንችላለን።
okay፣ አይ ጥሩ። እሺ፣ እሺ። ይሄን ለማወቅ ፈልጌ እሺ፣ ደንበኛችን አመሰግናለሁ።
እሺ